ጤና ይስጥልኝ። ሁሉ ስፖርት ማኮንን ገባ
ለመመዝገብ ፈልጌ ነበር።
ምን ለመመዝገብ ፈልጌ ለመመዝገብ
አዎ፣ እንደዚህ በክሮም ጋር
ሬጅስተር የሚላለ እሱ ላይ ገብተው መዝገቡ ደንበኛች ምን አሉኝ?
ሬጅስተር የሚላለ ሁሉ ስፖርት ዶት ኮም ላይ ገብተው የሚገቡ ምትላለች እሷን ላይ መመዝገብ ይቻላል።
እሺ፣ እሺ። register ከሚለው ስልክ ቁጥሬንና ስሜን አስገብቻ።
አዎ፣ አዎ።
እሺ፣ በቃ።
እሺ፣ እሺ።